ጤና ይስጥልኝ። ሁሉ ስፖርት ባኮም ልርዳዎት?
አሁን እንደው አላሽ አልተላከም መሰለኝ ብሩ ያ ስድስት መቶ ሀምሳ ብር። አዎ በቴሌግራም በቴሌግራም የላኩት
እኮ ቴሌግራም ላይ ጠብቁን፣ ሲስተካከል እዛው ላይ ነው የምናሳውቁት።
ምን
ቴሌግራም ላይ ጠብቁን፣ ሲስተካከል እዛው ላይ ነው የምናሳውቁት። ቴሌግራም ላይ
okay። እና መቼ ነው የሚስተካከለው?
ቴሌግራም ላይ ይከታተሉ።
እሺ፣ አሁን ፈልጌ ስለነበር ነው። እሺ፣ አይ አሁን በአሁን አይስተካከልም፣ ይጠብቁ።
እሺ፣ ግን ዛሬ ይስተካከላል?
ዛሬ ሊስተካከል ይችላል፣ አላወቅንም፣ እኛ እርግጠኛ አይደለንም።
እሺ፣ እሺ